hello አቤት። ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
አሜን አሜን። ሁሉ ሰላም ነው። አቶ ክንፌ
አ ክንፈ የለም። ክንፈ ወደ ክፍለ ሀገር ነው።
ክፍለ ሀገር ነው።
አዎ የለም።
እሺ እሺ።
መልእክት አሉት?
እ አዎ ከ Flintstone Homes ነው የምንደውልሎት እና ወደ ቢሮችን ብቅ እላለሁ ብሎ ስለነበር ቤት አልገዛም መሰለኝ። የገዛ መሰለኝ እ?
የገዛ መሰለኝ። ቅርብ ቀን አሁን ሁለት ቀን ውስጥ እንደዚህ የገዛ መስሎኛል።
ከ- ለነገሩ ነግረዋለሁ እ?
ከ Flintstone Homes
አይ አይመስለኝም። ኦሮሚያ ላይ የሆነ ኦሮሚያ ላይ ቤት ያገኘ መሰለኝ አይደለ?
ጋሬታ ሲል ሰምቼዋለሁ። እናንተም ጋር ጠይቆ ይሆናል። በየ- ብዙ ሪል ስቴቶች ይህን ስልክ ሰጥቶ ነው።
አዎ።
እሺ በቃ ነ- ነግረዋለሁ። ታዲያ ላይ ደውልላቸው።
እሺ እሺ።
እሺ ጋሽ እሺ።
መልካም